ለይም ስለመታየቱ ማስረዳት መንገር ስቺ ሁሉንም በሰዓቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ሰው ኑሮሽ እንደሌለው ላይም ስለመታየቱ ማስረዳት መንገር ስቺ ሁሉንም በሰዓቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ይህን ሁሉ ጊዜ የኖርኩት ራሴን ገድቼ ውስጤ እንዳይጎዳ ብዬ ነው ይህኑ ፈርቼ አንቺን ሰበብ አድርጎ ትካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም ዞሮ ገባ ቤቴ ፍቅርን ምዬ ባልን ሁለተኛ ሰው አልቀርብም ሳሎን እርግጠኛ ፍቅር ሕይወት መሆንም ባላጣም ግን ቸኩዬ ሰበብ አላመጣም ሰው ኑሮሽ እንደሌለው ላይም ስለመታየቱ ማስረዳት መንገድ ስቺ ሁሉንም በሰዓቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ ሰው ኑሮሽ እንደሌለው ላይም ስለመታየቱ ማስረዳት መንገር ስቺ ሁሉንም በሰዓቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ አንድም ነገር ሳቀር ላቶኝ ፍቅራችን ላይ ጸና ዘቅስቄ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታቅጄ ነበር ለፍቅርሽ እኔማ በቤቴ አልወቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ ሳልጀምረው ሳላገኝ እንዳታሽ ሰው እያለሽ ለምን የለኝማሽ ለምን ለምን የለኝማሽ ለምን ለምን የለኝማሽ ግን ለምን ለምን የለኝማሽ ቆይ ለምን ለምን የለኝማሽ ለምን ለምን የለኝማሽ ግን ለምን ለምን የለኝማሽ